ሄሎ ሰላም ጤና ይስጥልን ሳሙኤል።
አቤት እግዚአብሔር ይመስገን።
ከ We ከ We Plus ነበር የምደውለው የእኛን application አውርደ ነበር።
የ- ከምን Plus? አዎ አዎ አዎ አዎ።
እሺ ለአሽከርካሪነት ነው ወይስ ለተጠቃሚነት ነበር?
አይ ዝም ብዬ ለመ- ለመጠቀም ነው እንጂ።
እሺ እርስዎ ያወረዱት አሽከርካሪዎቻችን የሚመዘገቡበትን ስለሆነ ነው ግልጽ የሆነ ነገር ያላገኙት።
እህ፣ We Plus Solution User የምትል አለች እዛው Play Store ላይ እሺ We Plus Solution User የምትለዋን አውርደው እሷን እንደ በፊቱ register ሲያደርጉ የምንሰጣቸው አገልግሎቶች ከሶስት መቶ ሀምሳ በላይ game ኦች እና አሸናፊ የምታደርጉት referral code ደግሞ እዛ ላይ አለች።
እህ፣ ስለዚህ በቃ።
We Plus Solution User የምትለዋን አውርዶ ይጠቀሙ።
እሺ እሺ፣ በቃ እሺ መልካም የስራ ቀን እሺ፣ thank you።
thank you